hello ዋሽንግተን አዎ ዋሽንግተን።
አንድ patient እናንተ ጋር chest CT ተነሳ ነበር ቀን ላይ እሺ
ይላክላቸዋል reading ተብሎ በጣም ቆየብን።
ስልክ ልስጥሽ፣ የካንስሉና እነሱ ይልካልሻል።
እ እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ በዚህ ደውልሽ ጥያቄ ሰማንያ ሰባት ሰማንያ ዘጠኝ አዎ እሺ እሺ ቴንኪው